ሙሉ ብቻ ለመቀበል ነው ነገራችን ላይ ደስ የሚለው እንጂ ቢዚ ሆኖ ወይ ማሬ ታክቷት በቃ ሰልችቷት ወይ ማሬ ኦኬ ለመንደኛ ያለችው ምን ከለር ነው የምትቀራረሙ? ሄሎ ሰላም ጤና ይስጥልን።
ሰላም ነው አለን አዩ ኖት አ ከቺፕቺፕ ነበር የምንደውለው።
እሺ ይቅርታ ዛሬ ስቶር ላይ ስላልነበር ሎሚ አልወጣሎትም። ነገ ብንልክሎት መረከብ ይችላሉ?
ይቻላል። አዎ።
የት አካባቢ ነው ነገ የምንልክሎት?
እ፣ ወደ ሩፋኤል አካባቢ ሩፋኤል።
ሩፋኤል ሸጎሌ ሎሚ ብቻ ነው የቀረቡት?
እንትንስ ቆይ አሁን ነው የደረሱት። ዛሬ ምን ምን እንደደረሰ እርግጠኛ ስላልሆንኩ ነው እንጂ አሁን ደርሰው ነበረ።
ችግር ሌላም የለውም።
እቃ- እቃዎች እሺ።
ነበሩኝ።
አይ check ያርጉ ስለዚህ- check ያርጉና መደወል ይችላሉ። የቀረ ካለ እዚህ ጋር ግን ስልካችሁ ለምንድን ነው ግን የማይሰራው በለኝ። አሁን ሙሉ ቀን ሞክሬ ነበረ ይቅርታ በጣም ያኛው ዘጠኝ። እሺ ስለዚህ ወይ በዚህ መልሼ ልደውልሽ የቀረ ነገር ካለ ይቻላል። አዎ፣ የቤት check ስላልደረሰ check አድርገው ይደውሉልን። በዚህ እስከ ሁለት ሰዓት አለን።
በቃ እሺ እሺ፣ ደው- እሺ።
እነግርሻለሁ።